என்ன சொன்னாங்க
నేను
రాబర్ట్
ఓటర్ లిస్ట్ వచ్చినాయి sir
inter order number
voter number እሺ ንገረኝ ኦርደር ነበር ሳሚ ዜሮ ዜሮ ሀምሳ ሰባት እሺ ሰባ አምስት ዜሮ ዜሮ አንድ ዘጠና
ዜሮ አንድ
ዘጠና ስድስት
ስንት ስንት መሰለ ዜሮ ዜሮ ዜሮ ሰባት እሺ ሳሚ ሄሎ ባዬ ይቅርታ እሺ በጣም ምን አልከኝ
ሰባ አምስት ዜሮ አንድ ዘጠና ስድስት ኦ- ኦ- ዜሮ ዜሮ አንድ
ዘጠና ስድስት ዘጠና ስድስት እሺ ሌላ ያስከንም ንገረኝ አይ ሌላ አላስኩም ይሄን ብቻ ነው ፒዛ ሆኖብኝ ነው ባክስ ላይ ኦኬ ፒዛ ባግ የለህም አ
በቃ እንደዛ ከሆነ ይወጣልሃል